hello ጤና ይስጥልን ቤስት ቤት።
ወንድም ትናንት ማታ
እሺ
ሰላሳ ሺህ ተበልቼ ደግሞ አስራ ሁለት ሺህ ወደ account deposit ወደ ውስጥ ሳደርግ ለማስገባት
ያልገባልህ አይ ገብቶልኛል። ጠዋት ስደውል ለቅቄትልኝ ግን አስራ አንድ ነው የገባልኝ።
አስራ አንድ ሺህ ማለት አንድ ሺህ አዎ።
ቀርቶ ነው።
አስራ ሁለት ሺህ አይደለም አንድ ሺህ ነው የሚቀረው።
እሺ በዚህ በደወልክበት ቁጥር ነው።
አዎ
ማለት ነው። አንድ ሺህ ነው ያልገባልህ አብ አዋ አሁኑ አሁን ራሱ ይጫወቱ ሰባት ሺህ ተበላሱ። ይሄ የራሴ ብር ወደ ውስጥ ማስገባት አይ- አልችልም። ምንድን ነው ትችላለህ። ኧረ ምንም ብርህን እንትን የሚልብህ ነገር የለም።
አይደለም። እኔ አሁን የተበላኝ ትናንት ማታ ወላሂ ሰላሳ ሺህ ነው።
okay ትናንትና ነው እ፣ እንትን ያደረገው ወይስ ከትናንት ወዲያ ነው?
ትናንት ማታ ማታ ወደ ሲሆን አስራ አንድ ሰዓት ከአስር ሰዓት ማታ
ብዙ አንድ ሺህ ነው ያደረግከው እኮ አይደለ?
እ?
አንድ ሺህ ብዙ ነው ያደረግከው።
አይደለም አስራ ሁለት ሺህ ውስጥ ወር አደረኩት። ከዛ በኋላ አልደረሰኝም። አስራ ሁለቱን በአንዴ ነው አስራ ሁለት ሺህ ያደረግከው?
አይደለም አንድ ጊዜ አምስት አንድ ጊዜ አምስት አንድ ጊዜ ሁለት
አምስት አምስት ሁለት አድርገህ ማለት ነው።
አ አ ሁለት ሺህ መጀመሪያ አደረግ፣ ከዛ አምስት ሺህ አምስት ሺህ አይደለ?
አ
ከዛ አንድ ሺህ ብር deposit አደረግ።
ሶስት ሺህ ማለት አስራ ሶስት ሺህ
ያው ትሽ አንድ ሺህ እኮ በሳንቲም ፔ አሁን እኮ አንድ ሺህ ያደረግከው ሁለት ገብቷል ሺህ ነው የሚለው።
ሁለት አምስት ሺህ አምስት ሺህ ሁለት ሺህ አስራ ሁለት ሺህ አይደለ? አንድ አዎ።
ሺህ ከዛ የመጀመሪያ አንድ ሺህ ሞከርክ፣ ከዛ ሁለት ሺህ ከዛ አምስት ሺህ አምስት ሺህ አይደል?
አ እኮ አንድ ሺውም ገብቷል እኮ እሺ የት አለ ሌላው እ check አድርገው። እሺ ገብቶልሃል።
ም- አሁን አሁን የሚገባኝ
አስራ ሁለት ሺህ አስራ ሶስት ሺህ ብር ወደ አካ withdraw አድርገሃል። ዊዝድሮ አስራ- አድርገሃል ነው ከቤት ከቤት አስራ- ቤት ነው ያወጣኸው።
አስራ አንድ ሺህ ብር ነው የገባልኝ ለኔ ወደ ቴሌ ብር አይደለ?
ቴሌብር ላይ ጠዋት እሷን ሳናግር text አረኩልህ አለችኝና እ።
ከዛ አስራ አንድ ሺህ ብር ነው የገባኝ እስካሁን ድረስ እ, ይገባል ብዬ እ, ያልደወልኩት አይ ገብቷል ገብቷል። ይኸውልህ ዜ- ቴሌ ብር ቁጥርህ ዜሮ ዘጠኝ እ።
አስራ አምስት አርባ አራት ዘጠና ዘጠኝ ስልሳ አንድ አይደለ?
እና ስንት ነህ አስራ ሶስት ሺህ በአስራ አንድ ሺህ ሲገባልኝ እንዴት ነህ
አሁን አንድ ሺህ ብር ወደዛ ገብቷል። ወደ ቴሌ ብር ነው የምልህ እኮ። አሁን ቼክ አድርገኸዋል?
ምን ላይ አደርገው ቼክ በእናትህ ሲጀምር እኮ ምንም የለውም አሁን የተበላሁት ብቻ ነው ውስዶ ያደረኩት ዲፖዚት ይኸውልህ ዊዝድሮ ያደረካቸውን ብሮች ልንገርህ የገቡልህን ማለት ነው።
እሺ አንድ ሺህ ብር ሁለት ሺህ እሺ።
ብር እሺ አምስት ሺህ አምስት ሺህ እነዚህ ብሮች ወደ ቴሌ ብር አካውንት ገብቶልሃል እያልኩህ አብሽ- አብሽር ነው የሚለው አ
እኮ አብሽር ወደሚል account ሁለት ሺህ ብሩ ገብቷል
እሺ እኔ ደግሞ አስራ ሶስት ነው ያደረኩት አ?
አንተ አዎ አስራ ሶስት ሺህ ነው ያደረገው እሺ የት አለ ሌላው
አንድ ሺህ ብር እስቲ የቴሌ ብር ቁጥርህን ንገረኝ ስንት ስንት ነው አስራ አምስት በዚህ ቁጥር ዜሮ ዘጠኝ አስራ አምስት አርባ አራት እሺ ዘጠና ዘጠኝ እሺ ስልሳ አንድ በቃ ወደዛ account ገብቷል እሺ አሁን check አድርገው ቴሌ ብርህን ካልሆነ ደግሞ ቴሌግራማችን ላይ ያናግረንና screenshot ኡን እንልክልሃለን እነሱን ታናግራቸዋለህ ቴሌ ብሮችን እሺ